ረዲት ነው መቶ
ያሁን
እሺ እንትን አልሰራልኝም ስልኩ switch off ይላል።
እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት አዎ፣
እሺ በዚህ ቁጥር ነው ቴሌግራም የሚጠቀሙት።
በዚህ ቁጥር ነው። አዎ
እሺ ከኛ በኩል መልእክት እንልክሎታለን። screenshot ኡን ያሳልፉልን።
ደስ ይለኛል። እሺ እሺ መልካም ቀን ያለት እሺ እሺ፣ አመሰግናለሁ። ደህና ናችሁ?